ጤና ይስጥልኝ። Hello
አቤት
አቤት እም፣ ለመመዝገብ ፈልጌ ነበር።
እ፣ ምን ላይ በ stand-up comedy ነው?
አ
እሺ እ፣ ቅዳሜ ስምንት ሰዓት እና ምሽት ሁለት ሰዓት ነው ያለው። የስንት እሺ።
ሰዓት ነው የፈለጉት?
እ፣ የስምንት ሰዓት የቀኑን
እ፣ የቀን ስምንት ሰዓት በአለም ሲኒማ ነው ቦታው። መግቢያ አራት መቶ ብር ነው።
እሺ።
እሺ እና- ስሞትን ይንገሩኝ።
እ፣ ጌዲዮን ባሳዘ ነው።
ጌዲዮን ማን አሉኝ?
ባሳዘ ነው።
እሺ ስልክ ቁጥር ይንገሩኝ።
ሀያ አምስት
ሀያ አምስት ስልሳ አንድ
እሺ ሰላሳ ስድስት ሰላሳ ስድስት ሰላሳ
ሰላሳ እሺ ለስንት ሰው ነው ቦታ ማስያዝ የፈለጉት?
አ፣ ለራሴ ብቻ ነበር እሺ እና አ- አንድ አንድ ነገር የት አካባቢ ነው እ፣ የሚገኘው?
እ፣ ቦታው በአለም ሲኒማ ነው። ቦሌ እ? ቦሌ።
ቦሌ አለም ሲኒማ አዎ።
እሺ በቃ
እ፣ account text እናደርግሎታለን። ክፍያ መክፈል ይችላሉ። እ፣ ከዛ ሲገቡ የከፈሉበትን ደረሰኝ አሳይተው ወይም screenshot አሳይተው ትኬት ይሰጥዎታል በር ላይ።
እሺ።
እሺ እናመሰግናለን። መልካም